ሄሎ ሄሎ
አቤት ጤና ይስጥልኝ።
አቤት ስል እም፣ ከመቶ ሰከንድ ነው የምደውልልዎት። የመቶ ሰከንድ ሳምንታዊ አሸናፊ ሆነዋል።
okay። አዎ መልሼ እኮ ደውዬ ነበር። missed call አግኝቼ አምስት missed call አዎ ምናምን።
እኮ አዎ፣ ደውዬልዎት ነበር።
okay እሺ ስምዎትን ይንገሩኝ።
እ፣ ፈርሃን እም?
ፈርሃን ፈርሃን ፈርሃን አዎ ፈርሃን ነው።
ፈርሃን አዎ እሺ ፈርሃን ማን
ሂያሩ እ?
ሂያሩ ሂያቡ ሂያሩ ሩ ነው መጨረሻው።
ሂያሩ አዎ
ሂያሩ እሺ ሂያሩማ አሊ
አሊ አዎ አሊ
አዎ
እሺ SIM card ኡ የእርስ በእርሶ ነው?
አዎ አዎ እሺ የት ነው የሚኖሩት?
እ፣ ኮልፌ ኮልፌ አካባቢ
እዛው ነው የሚኖሩትኝ?
አዎ
እሺ አዲስ አበባ ማለት ነው። እሺ እሺ አሁን በምነግረው ስልክ ቁጥር ቴሌግራም ላይ እንትን ይላኩልን ጉርድ ፈቶና መታወቂያ ይላኩልን።
መታወቂያ እሺ።
መንጃ የእርሶ ፈቃድ መታ- መሆን ይችላል። መንጃ ፈቃድ
እ፣ ሄሎ ሄሎ አቤት።
okay ይችላል። አሁን እሺ እሺ እሺ ጉርድ ፎቶና እሱን ይላኩልን ዜሮ ዘጠኝ ሰባ አምስት ቆይ ቆይ ዜሮ ዘጠኝ ሰባ አምስት ዜሮ ዘጠኝ ሰባ አምስት ዜሮ አንድ
ዜሮ አንድ ሀምሳ አንድ
ሀምሳ አንድ
ሰላሳ አንድ
ሰላሳ አንድ እሺ
እሺ በዚህ ይላኩልን።
እሺ አሁን እሺ
አመሰግናለሁ።